መጠርጠሬ ባንቺ እሪቷ ምንድነው ዳርዳሩ ልግባ በነገሩ እሬባ እገጭ ገዊ በልድ ብልቅልል እሬባ ጭንቅ ጥብብ ይበል መንደሩ እሬባ ካስጠላኝ ባንቺ መጠርጠሩ እሬባ እንኳን ለወደለው ላመነው እሬባ ነገር የት ነህ ብሎ ሳይጠቅሰው ባላወቀው የሚሞት ብዙ ነው በአንቺ የመጣማ ባይኔ ነው በአንቺ የመጣማ ባይኔ ነው እህን ያደግሽበት አምባ እህን አገዳ ያበቃል እህ አገዳ ያበቃል እህ መምጠጫ ማረውን እህን ያመላልሳል እህን ያመላልሳል እህ ጎበዝ ተፈታትኗል እህ ከእጄ ያወጣሽ ቤት ቤቴ ከእጄ ያወጣሽ እህ ስሜና ዝናይም እህን ይቀራለ ዘበት ልቤን ይቀራል ዘመን ያሰብኩት ሲሞላ ልብሽን ሳገኘው እጅሽን ጨብጬ ተያይዘኛው ነው ተያይዘኛው ነው ነይ ምነው ነይ ምነው መች ይቀራል ለኔ ያለው ተይ ምነው ተይ ምነው መለመኑ ምልካለው እሪባ ካልቀረ እሪባ መጠርጠሬ ባንቺ እሪባ ምንድነው ዳርዳሮ ልግባ በነገሩ እሪባ ካልቀረ እሪባ መጠርጠሬ ባንቺ እሪባ ምንድነው ዳርዳሮ ልግባ በነገሩ እሬባ አንቺን በመውደድ የጥላል እሬባ ሊነጥቀኝ ያሰበን ይጋባል እሬባ በምረው ውሎ አዳሬን ይንሳኝ እሬባ ልውሰድሽ ሳልቀደም ልቅደም እሬባ ትርፍ የለም ነገር በማስታመም ያሉትን ይበሉ ግዴለም ዝምታ አላስተማመንም ዝምታ አላስተማመንም ከሌላም ባልጋጭ እህል ነገር ባልቀድም እህል ነገር ባልቀድም እህት አድጌልሻለሁ እህን አልም ያልስትሽ እህን አልም ያልስትሽ እህ የኔና አንቺን ሚስጢር እህን እንዳትነግሪ ለሰው እህቴን እንዳትነግሪ ለሰው እህ መንደርተኛ ሁሉ እህ ነግቶ አነካኪ ነው እቴ ነግቶ አነካኪ ነገር ሽሽ ይሉኛል ወደ አንቺ ልምጣ ስል ህልም ፈርቶብኛል የሚቀር ይመስል የሚቀር ይመስል ተይ ምነው